ቪडिዮ la tarde. ሄሎ አብረሽ ሰላም ነው?
ሰላም።
ቺፕ ቺፕ ነው።
አዎ ቺፕ ቺፕ ነው የደወልኩት። ምን ልርዳዎት?
እውር ዴሊቨር መሆን ያለበት ፕሮዳክት እስካሁን አልደረሰኝም።
የት ነበር ሎኬሽኑ?
እ ገርጂ
በዚህ ስልክ ነው ኦርደር ያደረጉት?
አዎ አሳውቀውናል። እኛ ከዚህ በፊት ደውለው
አላሳውኩም ቆየብኝና ከአንዳንድ ልካላችሁ እያልኩኝ እንትኑን ትራኪንግ ዲቴይሉን ሳየው እስከ ዴሊቨር ያልደረሰም እንጂ ለዴሊቨራኩ እዛ ድረስ ሂዶ ነበር። ግን
ኮምፕሊት ሆኗል ኦርደሩ። ቲማቲም ግን- አይደል ሬስቶራንት ኳሊቲ?
አ አ
ኦኬ። ስለዚህ እሺ፣ ይቅርታ በጣም ይሄን ለነገ እናስተላልፍሎት። ቀደም ቢያሳውቁን ጥሩ ነበረ።
አ እኔማ እንግዲህ በሲስተሙ በ estimation day ኡ ይደርሳል ብዬ ነበረ። ስልካችሁ ላይ አጥቼው ነው አሁን እንዳጋጣሚ ኬት እንዳገኘሁት ካፑቺኖ ውስጥ አንድ ሰላሳ ሶስት ላይ አለ ዘጠና አንድ እኮ- ሰላሳ ሶስት ላይ ደውሉልን።
እና እንዴት ላድርግ አሁን ታዲያ?
አሁን ወይ ይህንን ሪ- ለነገ እናስተላልፍሎታለን። ነገ እናመጣ ይቅርታ
ካልሆነ እንዴት ነው refund ማድረግ ነው?